cash out ብዬ ወደ account ነበርና አካውንቴ ላይ አልገባም።
መቼ ነበር አሁን ትንሽ ቆይቷል።
ቤስት ቤዘር ቁጥር የደወልክበት ነው?
አዎ
ስንት ብር ነው?
አምስት ሺህ ብር እሺ ጠብቀኝ። የደወልክበት ቴሌብር ቁጥር የደወልክበት አዎ ማለት እሱ ነው።
እሺ አሁን ገብቶልሃል። ስለደወልክ ነው አመሰግናለሁ። መልካም ቀን።
okay thank እሺ